Hello እናቴ ሰላም ነው አለን አለን እንትን ኢንተርኮንቲኔንታል ሆቴል ምኑ ጋር ነው አድራሻው አድራሻው ኢንተርኮንቲኔንታል ሆቴል ካዛንቺስ ነው ካዛንቺስ ምኑ ጋር ነው
ካዛንቺስ ምን ጋር መሰሉ ከሀናን ዳቦ ቤት ብቻ ኢንተርኮንቲኔንታል ብትሉ ካዛንቺስ ያሳዩታል ከየት ነው የሚመጡት ከጀሞ አንድ
ስለዚህ የት በየት ነው የሚመጡት ማለት ነው ሜክሲኮ ልምጣ ሜክሲኮ መምጣት ይሻላል መሰለኝ ከዛ ከሜክሲኮ መገናኛ ይምጡ ከዛ ሲወርዱ ኢንተርኮንቲኔንታል ጋር ብለው ከፈለጉ መገናኛ ይቻላል እንዴ መገናኛ ነው ከጀሞ መገናኛ አይ አለው ከሜክሲኮ ከ- ደግሞ ሜክሲኮ ነው። ከሜክሲኮ ደግሞ መገ- እ፣ ካዛንቺስ በሉና ማለት ነው አዎ ኢንተርኮንቲኔንታል ጋር ብለው መውረድ ይችላሉ።
እሺ አመሰግናለሁ እናቴ። እሺ
ስለመማር